ሰላም ጤና ይስጥልኝ ቤተሰቦች።
ሰ- ሰላም ነው። እንዴት ናችሁ?
እግዚአብሔር ይመስገን። ምን ነበር ምንድን ነው ብዬ ምንድን ነው ብዬ እምቢ አለኝ።
እሺ፣ አንዴ ጠብቀኝ መስመር ላይ መስመር ላይ ጠብቀኝ።
እሺ።
hello
ምን ነው ሰላም ነው።
ሰላም ነው አለ።
ምንድን ነው ብዬ እምቢ አለኝ።
በዚህ ቁጥር ነው።
አዎ።
እሺ መስመር ላይ ጠብቁ። text ገባሎት አሁን ምን?
text ገባሎት አሁን
አዎ፣ አሁን አላየሁትም። ልከልኛል።
አ ገብቷል። አሁን confirm ተደርጓል።
ስ- ስድስት ሺህ ብር አ አምስት እና አምስት ነው።
አምስት እና አንድ አልክ ነው።
አዎ፣ spin አስር ከሰጠኝ አድ- አይሰጠኝም እና ድጋሚ
እ spin spin የውድድሩ እ እ፣ አስር በቀን አስር ከሰጠኝ ከምን ያህል አዎ።
ሰዓት በላይ ነው የሚሰጠኝ?
እንትኑን አዙረውት ነው spin ኡ።
አዎ፣ አስ- አዎ፣ ውድድሩ የውድድሩ ማለት ነው spin አ
ከምን ያህል ሰዓት በኋላ ነው የሚሰጠኝ? አስር ተ- አዙሮልኛል።
okay። አይ tournament ኡ በወር አንዴ ነው። በወሩ መጨረሻ ነው እንትን የሚለው።
ውድድሩማ በወር እንትን እንትን አንዴ ነው አይደል?
አ አስር አስር እንትን ይሰጣል ጊዜ ነው።
አ እኮ to- tournament ነው አይደል ጥያቄ?
የውድድሩ የውድድሩ አ
ለቅብ አስር አዙር ያለው በቀን ማለት ነው። ዛሬ okay ከስንት ሰዓት በኋላ ነው የሚሰጠኝ ድጋሚ?
okay። እስቲ እሺ መስመር ላይ ጠብቁኛል።
እሺ፣ check በ- ላድርግ። እሺ በአስራ ሁለት በአስራ ሁለት ቤት ነው።
እሺ እሺ። እሺ። hello ሌላ አባ እንትኑን spin ኡ የሚመጣሎት win ባደረጉት ልክ ነው፣ ግን limit ምናምን የለውም በቀን ውስጥ ማለት ነው።
አዎ፣ አስር አዙር ያለው ከአስር በኋላ ምንም አልሰጠኝም። አስራ አንደኛ ነበርኩኝ ለእኔ አይሰጠኝም። አሁን አስራ ስምንተኛ ሆንኩኝ።
አዎ አይ more ባዞሩት ቁጥር ነው። ከዛ እንደዛ ይሆንና መጨረሻ ላይ top አምስት መቶዎቹ እንትን ይላል አ- አስራ tournament አንደኛ ይለዋሉ ነበር ማለት ነው።
አስራ አንደኛ ነበርኩኝ። ቀኑን ሙሉ አልሰጠኝም። እየበለጡኝ ነው።
አዎ አይ ሲ- ልክ ሲበሉ ነው የሚያዞሩት wheel ኡን ማለት ነው።
አለ አ እሺ እሺ በዛ ልክ እሺ።
አመሰግናለሁ።
እሺ